hello ዶክተር ቤት hello ኧረ ወይ እኔ
እሺ፣ ምን ነበር ይቅርታ?
ኧረ በጣም ብዙ ጊዜ ደወልኩላችሁ። ቅድም live game ነው የምጫወተው፣ እያረመልኝ አይደለም። ቅድም በአርሰናል ጨዋታ ብዙ ስቴት ነው ያስወላችሁ።
እያረመልኝ አይደለም፣ አላረመልህም።
አዎ ቅድም በአርሰናል ብዙ ሳባለሁ። አሁን ደግሞ live ባለ ሁለት ለአንድ ነው ጨዋታው። እናንተ እኔ አ- አንድ እኮ ሁለት ጎል ይገባል ሶስት እሺ።
ገብቶም አታርሙ። ቴሌግራም ላይ ልክ ያለው cash out ማድረግ ፈልገህ ነው ወይስ እንዴት አዎ ነው? ቴሌግራም ላይ ልከዋል።
አዎ ስንቴ ስምክ ማን ነው? እሺ ሀምዛ የሚለው
ሀምዛ ኬ ነው።
አዎ
እሺ
ለእኔ ስንቴ ቴሌግራም ላይ ስንቴ ይሻላችሁ እንግዲህ ያው እሺ፣ ችግር የለውም እያወራችሁ ነው። ቃይ ታስተካክልላለች፣ እነግራታለሁ። ትንሽ ጠብቄ ስልክ ይዛ ነው ስልክ ይዛ ነው፣ አይቼዋለሁ፣ እያየሁት ነው።
አዎ ቆይሽ በጣም update ተደርጓል እኮ ነው የምትለኝ ግን አልተደረገም እሺ ቆይ አንዴ ታወራታለች አንዴ ወይ ትደውልላለች። ስልክ ይዛ ስለሆነ ነው። እሺ ይቅርታ።